ሄሎ
አቤት አይ ቤቲ እንዴት ነሽ?
አለኝ። ሰላም አለን አለን ቃል ነኝ ቤቲ ዶክላ
እ፣ ምን አልከኝ?
ቃላብ ቃላብ ነኝ ቤቲ ዶክላ ኦ፣ እ፣ ቃላም እንዴት ነህ?
ደህና ነኝ እንዴት ነሽ?
አለሁኝ አለሁኝ።
አለን አለን እ፣ ይሄ የቢሮ ስልክ ነው እና ያ ለዛ ነው መሰለኝ ተላልሽ አዎ፣ ለዛ ነው ያላወቅኩ።
yeah yeah እ፣ I just ማለት apologize ለትላንቱ ድንገት offend ካረኩኝ በጣም tone ኤ ልክ ካልነበረ ውር እንትን ያልኩት ነገር የተናገርኩት ነገር ትክክል ካልነበረ ያው አንቺን personal respect ስለማድረግሽ እንዲደብርሽ አልፈልግም። በጣም ይቅርታ ቤት
alright ቃልቻ በጣም sorry። የምር genuinely ነው የምልሽ እንትን የተናገርኩበት መንገድ ልክ አልነበረም።
ያ አም ሶሪ። ያው ቢሳይድ ቢዝነስ ማለት ነው ከቢዝነስ ውጭ እሱ ኦልሬዲ ቀርቷል። ግን ያው አውት ኦፍ ሪስፔክት ረሀብ ይቅርታ ልበልሽ አንቺ ሶሪ
አፕሪሽት ቃል ያ እም?
ያ እሺ ቴንክ ዩ። እኔ ደግሞ እንትን ስል እደውልልሃለሁ በደንብ ስረጋጋ ከስራ እንትን ውጪ ሲሆን እደውልልሃለሁ አገኘዋለሁ።
I don't think እንደዚህ በጣም technical የሆኑ ነገሮች እንትን የሚል ሰው already ያለውም ነገር እንደ trend ከ product ኦቹ አንጻር እንትን frustration ከምን እንደመነጨ ይመችሻል ለማውራት አሁን አንዴ clear ለማድረግ ያህል ያህል ችግር የለም እሺ አዋሪኝ።
yeah frustrated ሆኜ ነበር። በጣም ብዙ ሰዎች እንደዚህ ጠይቀው መጨረሻ ላይ ይገዛሉ እና እ፣ ሙሉ ቀን እንደዚህ አይነት ሰዎች client ኦችን አስተናግዳለሁ እና አይ ካይንድ ኦፍ ትንሽ አኖይድ የመሆን ነገር ግን ኢትስ ናት ራይት አኖይድ መሆኑ መሆን መናገር የለብኝም። ስራዬ ነው አቴ ለብሰደ የጠይቃችሁትን መመለስ የኔ ስራ ነው የኔ ኃላፊነት ነው።
እም፣ እ፣ ስለዚህ አይ ወዝ አውት ኦፍ ላይን ምንም ጥያቄ የለውም። እንደዛ ማለት አልነበረም።
እም፣ ግን ያው ኢት ኬም አውት ሮንግ እውነት ለመናገር እኔ መ- ማለት የፈለኩትና ያው እ፣ የወጣው ነገር እ፣ ልክ አለ እኔ በጣም
thank you ደውለህ ይቅርታ ስላልክ ቴንክ ዩ ያ
ያ አገስ እሱን ነው ማለት የምችለው አሁን በቃ አይ no no ስለ ፕሮዳክት ያ።
ምናምን እኔ ምንም ማለት አልፈልግም። ያው ዞሮ ዞሮ ኖ ኖ ለታ- አይ ስለ product ኡ ማን አሁን አናወራም no problem handle ማለት check ማድረግ የሚፈለግነውን ነገሮች I guess ብዙ understand አድርገናል እና የአንተም perspective ብቻ እንዳልሆነ ያወራው እዛ ጋር we understand ቃልሻት okay this is እሺ your job ሊሆን ይችላል ግን it's not gonna be like you know your first or your last job አይደለም
Yeah.
yeah things like this happen just lesson ኑ ነው I guess at the end correct ለምን offended እንደሆነን ማወቅ የምትፈልግ ከሆነ that's another conversation ሌላ ጊዜ ማውራት የምንችለው ግን for now ግን I appreciate ደውለህ sorry ስላልከቃል ያ አይ ስለ ሞድሽም ስለማከብርሽ እና ሶሪ በጣም anyway እሺ፣ እናወራለን። አትጥፊ። የ- በሌላ ሀሳብ ከተገናኘን እንግዲህ በ- የእኔ ማንነት ያ ያ አይደለም። እንዳ- እንዳትሸሺ ደግሞ በቃል እንደዚህ አይነት ሰው ነው ብለሽ እንዳትሸሺ።
ከተገረፍኩ በኋላ ነው
ችግር የለውም እቀጣለሁ፣ ቆነጥጣለሁ፣ እገርፋለሁ። no problem ያ
እቀጣለሁ።
ኦልራይት እሺ እሺ።